ሀይለው ጤና ይስጥልን።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
መረጃ ፈልጌ ነበር።
ይችላሉ። ስሞትም አልበል ሳሙኤል ፈጠነ
ሳሙኤል ፈጠነ አዎ፣
ፈጠነ ስልኮትን ንገሩኝ። ዜሮ ዘጠኝ
ሰማንያ አራት
ዜሮ ዘጠኝ ሰማንያ አራት
አስራ ሶስት እሺ ዜሮ አንድ
ዜሮ አንድ ሰባ አምስት okay። እሺ አድራሻዎት የት ነው?
ጅማ